ሄሎ ሄሎ፣
ሰላም ነው እንዴት ነህ? እንዴት ነህ?
አለሁ አለሁ አለሁ አዎ፣ ትኬት book አድርገህ ነበር።
አዎ አዎ የሶስታችሁንም ያ በአንተ እንትን ያደረገው?
አዎ አዎ አዎ። ቆይ እስኪ እዚህ ሰው የሚቆርጥ ስለሌለ ወይ ብሩን እንመልስልሃለን።
እ እንዴት እዚህ ticket officerኦች ከኛ ጋር እንትን ስላሉ
okay ወይ ብሩን እንትን እንልሃለን።
okay የለም ነው ትኬት አዎ።
የሁሉም የሁሉም ባስ አይ አለ፣ ግን ቦታው ላይ መሄድ አለበት።
አሀ እዛ እንትን okay በ- በአካል ሄጄ መቁረጥ አዎ።
አለብኝ አዎ።
ኦኬ እስኪ ልደውልና መልሼ እደውልልሃለሁ።
እሺ እሺ